Hello hello
ሄሎ አቤት ጤና ይስጥልኝ።
አብሮ ይስጥልን።
አለ ቦታ ለመያዝ ነበር ብሏል።
እሺ ስሞትም አልበል ማን አሉኝ?
ትርፊት ወሰን
እሺ ስልክ ከዛ ቁጥር ዮናስ ይዘሩ።
ኃይሌ። ሌላም አንድ ቁጥር መያዝ አልችልም።
እ፣ የእርስዎን ስም ሊያዝና ብዛቱን ይነግሩኛል።
እሺ ምን ዜሮ ያክል ሰው ዘጠኝ ቦታ እንደሚይዝ። እሺ እሺ ዜሮ ዘጠኝ እሺ አስር አስር ሰማንያ ስድስት ሰማንያ ስድስት ሀያ ሁለት ዜሮ አንድ
ሁለት ዜሮ አንድ እሺ አዎ።
እ፣ መግቢያ መደበኛ ሶስት መቶ ብር VIP አምስት መቶ ብር እሺ ለተማሪዎች ሶስት መቶ ብር መደበኛ እሺ ሶስት- ሁለት አዎ።
ሰው ነው ቦታ ሶስት ሰው
እሺ ትኬቱን ነገ ከጠዋት ጀምሮ እዛው በቦታው ያገኛሉ ፕሮግራም በስንመጣ የሚጀምረው አስራ አንድ ሰዓት ነው አዎ አስራ አንድ ሰዓት ነው ስንመጣ የሚጀምረው እንደርሳለን።
ቀደም ብለው መጥተው ትኬቱን ቆርጠው መግባት ይችላሉ ክፍያውን መልካም።
እዛው መክፈል ይቻላል
እሺ እሺ እናቴ እሺ አመሰግናለሁ መልካም ቀን